ሰላም
ሰላም ደወልኩላችሁ።
እሺ እሺ እናቴ
ወይራዎች ቼክ አድርጌሎት ነበር እና ያለው ፕሮዳክት ያው ተመሳሳይ ነው እና ወይ ብሩ ተመላሽ ይሁን
ወይ ትናንትና ሆኖ አልነገራችሁም። ታስሮ ይቀመጥ ብላችሁ እንደገና ለሌላ እንትን እንዳድርጋችሁ ገርማል ወይ ትክክለኛው መረጃ ወዲያውኑ እንደተደወለላችሁ እንትን ማድረግ። ዛሬ እኮ አርብ ነው። አራት ቀን ከአራት ቀን በኋላ ማለት ነው። የት ነው የት ነው ለማን ነው ማሳወቅ የምንችለው?
ምኑ አሁን ከእናንተ በላይ responsible የሆነው ሰው ማን ነው?
አሁን እዛው review ላይ ቺፕቺፕ app ላይ review ላይ መጻፍ ይችላሉ አስተያየቱን። ግን ያው እኛም customer ስለሆነን ያው እኛም እናስተላልፍልዎታለን።
እንደገና ሌላ ለሌላ እንትን ነው የዳረጋቸው እንወስደለን ባቸው መርሳቶ ትጋላችሁ።
ይቅርታ ያለው ፕሮዳክት ያው ተሳስ
ቆይስ አንዴ ላውራና ከግሩፕ ሜምበሮቹ ጋር ይመለስና ሪፈንድ ይደረግልን ካሉ እንትን እንላለን።
እሺ እሺ፣ ያሳውቁ እንደውለው። እሺ